እዚህ አለ።
አቤት
ፍሬ ሰላም ነው?
እግዚአብሔር ይመስገን።
እ ሳሚ ነኝ።
እሺ ሳሚ ምን ልታዘዝ?
እዛ እንትን ነበር ያለሁት አዲስ አበባ እሺ፣ እንኳን ሄድሽ እ ምን ልታዘዝ?
እ፣ እ፣ ልንረካከብ ነበረ።
እ፣ አጋጣሚ የተወሰኑ ቶን ምናምን ችግር አለባቸውና
ለምን ስትል- አሁን- እ፣ አሁን ምን አሰብኩኝ ከካዝ የሆነ አንድ ሰው ቢመደብ አሪፍ ነው።
አሁን ላይ አሁን አሁን በአሁኑ ሽልሃል?
ለዛሬ ያ ከተባበር አማሃ ጋር ደወልኩኝ እሺ ምንድን ነው የሚለው?
እ ቲቲ አስመዝግብ ነው የሚለው እሱ ደግሞ
ቲቲ አስመዝግብ አ የቲቲ ችግር ያለባቸው ናቸው ከእነሱ ጋር አላወኩም። አይ አሁን ምን መሰለሽ እዚሁ ጋር ሆነው የእነሱ ችግር ከሆነ እዚሁ ቶሎ እንዲ-
አሁን ምን ላድርግልህ? እኔ አሁን ቲቲ ነው የሚለኝ እኔንም አማሃ እንዳለው እዛ እንደሆናችሁ ምናምን ነገርከው? ሄሎ ሳሚ
ስልክ ገብተው ነው እ?
አ እንደዛ እኔ ነኝ። እና ቲቲ ላስመዝግብልህ እና አሁኑኑ እንትን ይልልሃል። ቲቲ ተመዝግቧል ትለዋለህ። ቁጥሩን ሰጥተኸኝ